Hello ጤና ይስጥልኝ ፌርዶውስ ቡሪ ኤርሚያስ Hello hello ጤና ይስጥልኝ ከአሪፍ ፔ ነበር የምንደውልሎት ሎዛ እባላለሁኝ አሪፌ እሺ ኤርሚያስ እሺ እ ላለፉት ሶስት ቀናት ምንም አይነት transaction አልፈጸሙም እና ከ POS ኡ ጋር በተያያዘ ያጋጠመ ችግር ካለ ለመጠየቅ ነበር
POS ኡ አዎ አንዳንዴ ያስቸግራል stuck ያደረገብህ ለዛ ድምጾት ተቆራጠ ደንበኛችን
stuck ያደረገብን ነበረ እንትኑ ሄሎ ሄሎ አይሰማ
አሁን አሁን ይሰማል ደንበኛችን ምን አሉኝ
stuck ያደረገብን አስቸግረው ነው ለዛ ነበረ stuck እያደረገ አዎ እ ሲከፍቱት ነው እ stuck የሚያደርገው
normal እንትን ነው ካርድ አስገብተን POS mach- የ POS ካርዱን አስገብተን hello
ድምጾት በጣም ይቆራረጣል ደንበኛችን እሺ ወይ መልሼ ልደውልልዎት
እ እሺ ይቻላል